ਜਾਂਦੇ
ይሄ ነው ሄሎ ነው
ወይ ወይ እንዴት ነክ ሰላም ነው
አለ አለ አለን ይሄኛው ይኸውልህ ይሄ generic file ኡ አለ አይደል የተጫነው አ እዚህ ጋር እንደዚህ ያለ እንደዚህ ያልነበረ መሆን የነበረበት ይሄ አሁን ልክ compress የሆነውን extract ስታደርገው እንደዚህ በጣም ትንሽ ነው የሚያመጣው ግን ይሄ ሙሉ ትክክለኛውን ፋይሉ አይደለም እና እኛ የፈለግነው እንዴት መሰለህ ይሄ compress የሆነውን ፋይል ሌላ ኮምፒውተር ላይ ትገለብጠውና ከዛ extract አድርገህ ሌላ ኮምፒውተር ላይ extract የሆነውን ፋይል ሙሉ ሲሆን ወደዚህኛው ፋይል ወደዚህ game ኡ የሚጫንበት ላይ ለማምጣት ነው። አሁን ራሱ ይሄ ልክ ፋይል አይደለም።
ልክ አይደለም?
አራት አዎ አዎ፣ አራቱ ብቻ እንደዚህ አይደለም መሆን ያለበት፣ ብዙ ናቸው።
እሺ የሆነ flash ላይ አለኝ እና check ማድረግ እሺ አርገው። እሺ እሺ ብቻ compress ሲያደርጉ እንደዚህ corrupt ምናምን ሲሆን ነው ትንሽ የሚያደርገው። እሺ ለዛ ነው። ሌላ ንጹህ የሆነ ፋይል ላይ መገልበጥ ነው ወይም ፒሲ ላይ። እሺ